Hello hello ሄሎ hello እንደምን አደራችሁ? እንደምን ዋላችሁ?
እንዴት ነህ?
አለን። withdrawal ጠይቄ ነበር ከሁለት ቀን በፊት okay፣ በዚህ ቁጥር ነው ቤት ቤትህ?
በዚህ ቁጥር አዎ፣ ወደ ንግድ ባንክ አምስት መቶ ብር ከዛ በኋላ withdraw ያደረኩት ወደ አቢሲኒያ ባንክ ገብቷል።
okay፣ ይሄኛው ግን አልገባም።
እሺ፣ check ላድርግልህ። አንዴ ጠብቀኝ።
እቺን ውስጥ አስቀምጥልኝና በኋላ ውስጥ አሳለች።
hello hello፣
አቤት ስንት ብር ነበር? ሁለት ሺህ አምስት መቶ okay፣ አምስት መቶ ይቅርታ። እሺ፣ ትንሽ ዘገየሁብህ
እ?
ቆየ ስለሆነ ነው ያስቸገረኝ ያለው process ለማድረግ። ስለዚህ ትንሽ ጠብቀኝ
እሺ ትንሽ ማለት ስንት? አንድ ቀን ሁለት ቀን ነው ወይ? አይ አሁን መጥቷል፣ አይቼዋለሁ። እ፣ status ኡን check እያደረኩ still processing ነው የሚለው ወደ ሃኒቫል አይደል?
አዎ ቪዛ የምታመስገን ሪፖርት ላድርግልህ ለቻፓና እ፣ ላሳውቅህ ወደ አ- ዛሬ ዛሬ ሶስተኛ ቀኑ ነው በላቸው። ከዛ በኋላ process የተደረጉ እየወጡ ይሄ okay።
እንትን እንዳይ ችግር የለው እሱንም አሳውቃችኋለሁ ቀኑንም።
thank you እሺ በጣም እሺ እሺ መልካም